hello ጤና ይስጥልኝ Flintstones Flintstone Homes ወደ Flintstone Homes ነው የደወሉት። ምን ልርዳዎት?
ወደ ምን?
Flintstone Homes ነው የደወሉት።
አይ ይቅርታ፣ ምን አይነት አገልግሎት ነበረ መስጠት የሚችለው?
አክሲዮንና share ነው የሚሸጠው።
አክሲዮን አዎ፣ share ና አፓርትመንት ነው የሚሸጠው።
አፓርትመንት እሷን ነገር ፈልጌ ነው።
ምን አሉኝ?
አፓርትመንት አፓርትመንት ፈልገው ነው አዎ
አሉ በቦሌ ሜክሲኮ፣ ሲኤምሲ፣ አያት፣ ሰሚት፣ ጣፎ፣ ጀሞ እና ቱሉ ዲምቱ አለ። እርስዎ የት ነው የሚፈልጉት? hello
ይሰማል።
የት ነው የሚፈልጉት? ቦሌ ሜክሲኮ፣ ሲኤምሲ፣ አያት ሜክሲኮ
ሜክሲኮ አ ሜክሲኮ ባለ አንድ ባለ ሶስት አለ።
ባለ ሀያ አንድ ባለ ሀያ ሶስት ባለ አንድ እና ባለ ሶስት ባለ አንድ መኝታ እና ባለ ሶስት መኝታ
እ ባለ ሶስት ዋ ባለ ሶስት እሺ መቶ ሰላሳ ሰባት እና ምን እ እንደነገርኩት ዊዝ ፊኒሽንግ እና ዊዛውት ፊኒሽንግ የሚል አማራጭ አለ። ቅድሚያ ሶስት ሹር ቀሪውን በ እ አመት ማለት ነው።
እ
hello እና hello ይሰማል።
አቤት። እስኪ ድገምልኝ፣ ተቆራርጦልኝ።
ባለ ሶስት ነው የሚፈልጉት ያሉኝ አይደል?
አዎ ባለ ሶስት ነው።
ባለ ሶስት አለ ባለ ሶስት መቶ ሰላሳ ሰባት እና መቶ ዘጠና አንድ ካሬ
እ መቶ ሰላሳ ሰባት መቶ ሰላሳ ሰባቱ እሺ እ አሉ እንደነገርኩት አሁን ባበርድ ወደ ዘጠና ሺህ ብር ማለት ነው በካሬ
ዘጠና ሺህ ብር በካሬ አዎ ከሶስት ነ- ከሶስት ነጥብ ከአራት ነጥብ ሰባት ጀምሮ ማለት ነው
እና ጠቅላላ ዋጋው ምን ያህል ነው የሚሆነው?
አ- እሱ አሁን ወደ ቢሮ መ- ብቅ ማለት ይችላሉ። የት ነው ያሉት እርስዎ? ደስታ ቢሮ አለን፣ ምናልባት ገርጅ አለን፣ ሞዴል አለን። ከተመቸዎት የ- ያለሁት ያው አዋሪ አካባቢ ያለን ነገር በስልክ እንጨርስ ብዬ ቢሮ መምጣት አስፈላጊ ከሆነ ልመጣ እችላለሁ።
አዎ ማለት ብቅ ቢሉ አሁን more ያለው site ለእርስዎ የሚስማማ አይነት site እ፣ ሊኖር ስለሚችል ወደዛ ብቅ ቢሉ እ፣ የተሻለ ነው። ግን ያው እንደነገርኩት ከአራት ነጥብ ሰባት በላይ አይሄድም።
እንደዛ ናል አ አ
አድራሻችን ስፔስ ስምጣ እሺ።
ነገር አድራሻችን ኮሪያ ሆስፒታል አለ አይደል? እ፣ ኮሪያ ሆስፒታል ያውቁታል? ገርጅ
አዎ ገርጂ አ በኮሪያ ሆስፒታል ቀጭን ወደ ቦሌ መንገድ የምታስ ወደ ቦሌ ሆምስ የምታስወስድ መንገድ አለች። ቀጭን መንገድ ከሱ ፊት ለፊት ማለት ነው፣ ከሆስፒታሉ ፊት ለፊት። ከዛ ያገኙናል እዛው አካባቢ።
እሺ እዛ ካገኘኋችሁ ነገ መጣ መምጣት አይቀርም እመጣለሁ በቃ ነገ ልያዝልዎት እ፣
አዎ ነገ።
ነገ ጠዋት
አዎ ዛሬ አልደረስኩም ያው ነገ ጠዋት ነገ ጠዋት እሺ፣ ነገ ጠዋት እ፣ ማስታወቂያችን የት ሰምተው ነው?
አቤት ማስታወቂያችን የት ነው የሰሙት? ቲቪ ላይ ነው?
አይ ኤፍኤም ላይም ሰምቻው ነበር ራዲዮ ላይ? እሺ፣ ስሞትን አዎ።
ይንገሩ። ስሞትን እስኪ ይንገሩኝ።
እኔ አበበ ለማ ነው።
አበበ። እሺ፣ እሺ አበበ፣ ነገ ጠዋት እ፣ እ፣ እንጠብቅዎታለን።
እሺ እሺ እሺ፣ አመሰግናለሁ። እሺ።
እሺ thank you